hello
ተቋርጦቦት ነው። ይቅርታ።
እሺ አዎ፣ ተቋርጦብኝ ነው። እሺ የሁለቱም ዋጋ አራት ሺ ዘጠኝ መቶ ሀያ ስምንት ብር ነው።
ለሁለቱም ሰው ቢሆን ዋጋው አንድ ነው፣ አይቀንስም አይደል?
የሁለት ሰው አድርጌ ሌሎታል።
እሺ እሺ።
በብዛት አምስት ሰው ሲሆን ነው የሚቀንሰው፣ አምስትና ከዛ በላይ ሲሆን ነው።
እስኪ ሁለት ሰው ሲሆን ንገረኝ።
እሺ ዘጠኝ ሺ ስምንት መቶ ሀምሳ ስድስት ነው የሁለት ሰው
ዘጠኝ ሺ ስምንት ስምንት መቶ መቶ ሀምሳ ስድስት አዎ፣ ቅናሽ የለውም።
የለውም። በቃ እሺ፣ እደውላለሁ። እሺ ወንድም።
እሺ፣ እናመሰግናለን ስለደውል መሰለኝ።
እሺ እሺ